hello
ሄለን አቤት ለንደን ኪዩብ
ሰላም ነው?
እግዚአብሔር ይመስገን። እንዴት አመሽ?
ደህና
እሺ፣ ምን ነበረ?
አይ live ያየሁትን ሽልማት ፈልጌ ነው።
እሺ፣ ልጅ ጠቁሞ ነው ሽልማቱ እንዴት እንደሆነ ሰምተዋል አይደለ? ለጠቆመ ሰው ነው የምንሸልመው።
እ እ ልጅ ለጠቆመን ሰው ነው የምንሸልመው። ድንቅ ልጆች እጹብ ድንቅ ልጆች ጥቆማ ላይ ነው ኦንላይን ያለ ነው።
እንደዛ ነው።
አዎ አዎ። የሚጠቁመውን ልጅ አለ?
የሚጠቁሙ አይ እሱ እንኳን የለኝም።
በቃ ለሱ ነው የምንሸልመው። ለሱ ነው ላይ ያለው።
እ በተረፈ እሸን ሰላም በይልኝ።
እሺ እልል- እልልዎታለሁ። እሺ አንቺም ድምፅሽ ያምራል።
እና አመሰግናለን ስለደወሉ።